ሄሎ ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ሰላም አደርሽ እህት?
አለ እግዚአብሔር ይመስገን።
እግዚአብሔር ጆርናል ለማስወጣት ምን የኮምፒውተር ነበር ራሴ ማውጣት ነው? እናንተ ጋር መጥቼ ነው ጆርናል ማስወጣት?
እኛ ጋር ነው የምትመጣው።
ወዲያው እንትን አደ- አስወጥታችሁ ትሰጡኛላችሁ?
አዎ ማሽንና ሲ- ማሽንህንና አዎ፣ ሲ- እ?
ጆርናል አይደለ የጠየቀኝ አ እኮ ማሽንህንና ሲዲ እና መታወቂያና ክፍያ ስምንት መቶ አምስት ብር ይዘህልኝ ትመጣለህ።
Okay ሲዲ እና ሲዲ መታወቂያና ማሽን።
እሺ ደብና ደብተሩ ማለት ነው።
አዎ አይ ደብተር ያስፈልግ እሺ ማሽኑ ማሽኑ እና ሲዲ እና መታወቂያና ስምንት መቶ አምስት ብር ጆርናል አይደለ ያልከኝ።
አ አ በቃ ይዘህ ና እናስተናግዳለን።
እሺ እሺ